hello ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳ?
ሰላም ነው። መኪና እንትን ብለውኝ ነበረ።
ምን የሆነ መኪና እንትን ብለውኝ ነበረ።
ምንድን
በ- በሾፌር እንትን እንድል ከአናግረውኝ ነበር። ቼ- check ያደርጉልኛል። check አድርጉልኝ። እሺ ከቻላችሁ ለመመዝገብ ፈልገው ነው ወይስ ተመዝገብ አይ። አ- አ- ተመዝግቤያለሁ። ያው መኪና ነግራችሁ ነበረ። ስልኬ ጠፍቶ ስለነበረ አዎ፣ ካለ ካልተያዘ okay ስራ ተብለው ነበረ።
አዎ፣ እሺ ቆይ አንዴ መስመር ላይ ጠብቁኝ።
እሺ እሺ